hello hello ይቅርታ መልሼ ደወልኩሎት ከችብችብ ችግር የለም። እሺ ስልክ ቁጥር ልንገሮትና text ማድረግ ስላልቻልኩኝ ስልክ ቁጥር ልንገሮት። እሺ ዜሮ ዘጠኝ እሺ ዜሮ ዘጠኝ ሰላሳ ሶስት እሺ ዘጠና ስድስት እሺ ሰማንያ ስምንት እሺ ሰማንያ አምስት
እሺ አይዳ ሰባ አራት ብር አይዳ አይዳ አይዳ አዎ መቶ ሰባ አራት ብር ነው ተመላሽ የሚያደርጉላት።
እሺ እሺ እሺ።
እሷንም ስላልደወለች ነው አዎ ልክ ነው። ታይ አባባ የእርሱ ስለሌለ አዎ ልክ ነው። የእርሱ ስህተት አይደለም። እሷም ዛሬ ስላሳወቀችን ነው።
እሺ እሺ እሺ ግን እሺ፣ አሁን አሁን እናም- አይደለም እሺ እናት አሁን አይመቸኝም ያለው ችግር በኋላ የለውም።
ላይ ነው እሺ እሺ፣ እናመሰግናለን በጣም ችግር እሺ።
የለም።
መልካም